ሄሎ
ይሰማል ነው ይሰማል ሄሎ ይሰማኛል
ትንሽ ሄሎ።
ስልኩ ይቆራረጣል ጥሩ አይደል አይማ ሄሎ
ይሰማል ሄሎ አይ፣ ይቆራረጣል ስልኩ ይቅርታ ሄሎ ምን እሺ ይልፋል ከቻው ፋይናንሻል ቴክኖሎጂስ ነበር ምደውልሎት እሺ
ሶ እንትን የቫሞስ ደንበኛ ነበሩ አይደለ
አዎ አዎ፣ በቫሞስ የሚጫወቱት
አዎ አዎ አሁን ቫሞስ ካቆመን በምን ቢንግ እየተጫወቱ ነው? እሱን ለማጣራት ፈልገን ነበር የደወልንሎት እ?
ቫሞስ እ?
ራስ ላቆ